ሄሎ ሄሎ አዳይ አቤት ወይ ሰባ ሁለት አስራ አምስት ተሰጡ እንዴ?
አልሰጥም ገና እየሰራ ነው።
እሺ በ phone አገናኘኛ እንዴ
እሺ
ሄሎ ጤና ይስጥልኝ። ከቢነር በመቶ ሶስት ሰባ ሁለት አስራ አምስት ወርደን ነበረ ናታ ከዚህ በኋላ ምን ያህል ደቂቃ ነው የሚጨርሰው ተሰርቶ መውጣት? ከዚህ በኋላ ምን ያህል ደቂቃ ይጨርስበታል?
ቀንሽ ያረግ ነው ራሱ ደርሷል።
እ?
ቴካዊ ማድረግ ነው ቀረው አንድ ነው ማለት ነው። አንድ ነው አንደኛው አልወጣም ገና። እሺ አዎ።
እንደዛ ከሆነ cancel አድርጊልኝ ተውት። እሺ እንደዛ ከሆነ ተውትና
ነው አይ ደርሷል። ይኸው take away የተደረገ
አንዱ ነው እንጂ አንዱ አልደረሰም አልሽኝ እኮ ተይው እናቴ። customer customer መጠበቅ አይችልም ከዚህ በኋላ ይኸው ደርሷል።
ካንስል ቴካዊ አድርግልኝ።
የተደረገ ነው ነው take away take away የተደረገ ነው ለራሱ ራሱ ነው ይኸው take away የተደረገ ሄሎ
ሄሎ ምን እየሰጡ ነው ወይስ ሰጥተውካል?
አልተሰጠም እኔም ገና እያሸጉት ነው እ?
ያሸጉት ነው።
አዎ አዎ።
እንደዛ ከሆነ በቃ ውሰደው። ግን በጣም የቆዩ አይነት ከሆነ እንትን እንበል።
ደርሷል መሰለኝ ደርሷል መሰለኝ
ምን እያሸጉ ሊሰጡ ነው ወይ ደህና ነው ነው?
አዎ አዎ እያስገባው ነው ወደ ካርቶን እሺ